hello ሰላሳ ስድስት ሰላሳ ስምንት አራት ምናምን ኪሎ ሜትር እኮ ነው።
ሰላሳ ስድስት ሰላሳ ስምንት ሰላሳ ስምንት እሺ ስንት ኪሎ ሜትር ነው?
ሶስት ነጥብ ምናምን ነው የሚያሳየኝ ነገር።
እሺ በቃ check ላድርገው።
ኧረ በእናትሽ ጨምሪ ወንድ እዚህ ጋር በዚህ ሰዓት ወይ ብታ ታስወጪኛለሽ?
ለምንድን ሌላ order ይዘሃል?
አልያዝኩም። ታስወጪኛለሽ?
አይ እንደዛማ ማስወጣት አልችልም።
አይ የምትፈቅድልኝ ከሆነ ነገር ኬክ ስንት ነው? ሌላ order ካልያዝክ
ሌላ አይወጣም።
የ customer የ customer order ይዣለሁ። ሌላ አ፣ ንገረኝ order የራስህ order
አዎ
እንደዛ ከሆነ በጣም አቤል እኔ pin እልክልሃለሁ።
እሺ pin ሆነሽ በደንብ አስተካክዪ በእናትሽ።